ሄሎ ሰላም ነው?
እግዚአብሔር ይመስገን። ስሊን ክስቶን ነው የምንለርዶት።
እም፣ የሆነ ማስታወቂያ ላይ ስለ ሼር ሲያስተላልፈው አይቼ ሰምቼ ነው።
እሺ አሁን ላይ ስምና ስ- ስልክ እየመዘገብን ነው። ሐምሌ አንድ ላይ ይጀመራል። ሐምሌ አንድ ላይ እንደውሎታለን። ስሞትም ወንድ በት ኦኬ ጢሞቴዎስ ማለት መረጃውን ነበረ እሺ።
ለማግኘት የደወልኩት እሺ እና ትንሹ እና አሁን ከ- ከሐዋሳ ነው እ?
ትንሹ ከሀያ ሺህ ብር ጀምሮ ነው ከሀያ ሺህ እስከ ሁለት ሚሊዮን እሺ እ፣ ነው። አ- የአንድ share ዋጋ አምስት መቶ ብር ነው። እ፣ ከ- ትንሹ መግዛት የሚቻለው ከሀያ ሺህ ብር ጀምሮ ነው።
Okay እና ማለት ከየትም ቦታ መሳተፍ ይቻላል ነው?
ይቻላል ከየትም ቦታ።
እሺ በቃ ስሜ- ጢሞቴዎስ ከበደ ይባላል።
ማስታወቂያውን ከምን ላይ ነበር ያገኙት?
ቴሌቪዥን ላይ ነው ያየሁት።
እሺ ይሄ እርሶ ስልክ ነው አይደለ?
አ እሺ ሐምሌ አንድ ላይ እንደውሎታለን።
እሺ እሺ እሺ መልካም ቀን።
እሺ